ሰላም ጤና ይስጥልን ችርችር አብሮ ይስጥልን። አሁን ጀጉለሽ አናግረሽኝ ነበር የዘገየ እሺ ዕቃ። የቀረ ምን ማንጎ አሉ?
ደግሞ አለ አዎ። ማንጎ አለው ስድስት ኪሎ ማንጎ አለ አዎ እሱን ጭራሽ text ስላላካችሁ ነው እኔ አንዴ የሚያስታውስ check okay እሺ አንዴ check ላድርገው አዎ ስድስት ኪሎ ነው እንዴ እሺ ቃንዴ ጠብቁኝ አዎ ስድስት አለዎት እሱም አልመጣም አልመጣም በቃ እሺ አንድ ላይ text አስገባዋለሁ ስላላካችሁ ላኩ ደግሞ ልጆቹ ይጠይቁ የለ
እሺ እሺ ቆይ አንድ ላይ ሳስገባው ይላክልዎታል እሺ ስድስት ነገር ሆነ ማለት ነው አዎ አዎ ስድስት ሆነ እሺ እሺ እሺ መልካም ምሽት